አግኝቶ አስረድቶናል። በጠላት ኃይልም ላይ ስልጣን ሰጥቶናል። የሰላም አምላክ ናችን ስርከት ቅጦታል። የሚያስቆመን የለም ጠላት መቷል። እባብና ጊንቶ አስረድቶናል። በጠላት ኃይልም ላይ ስልጣን ሰጥቶናል። የሰላም አምላክ ናችን ስርከት ቅጦታል። የሚያስቆመንም የለም ጠላት መቷል። የጌታ ንቃቱ እንለብሳለን አይደል ከደም ስጋ መጋደላችን የዲያብሎስን ሽንገላ ተቃውመን ባለቆች ስልጣናት ላይ እንሰምጣለን የሚበለበለውን የክፉ ራሳ እናጠፋዋለን አለ የእምነት ጋሻ እባብና ጊንቶ አስረግዘውናል በጠላት ኃይልም ላይ ስልጣን ሰጥቶናል የሰላም አምላክ ናችን ስርከት ትቶታል የሚያስቆመን የለም ጠላት መቷል እባብና ጊንቶ አስረግጠውናል በጠላት ኃይልም ላይ ስልጣን ሰጥቶናል የሰላም አምላክ ናችን ስርከት ትቶታል የሚያስቆመንም የለም ጠላት መቷል እሱ ከኛ ጋር ነው ማን ይቃወመናል? በሕይወት ጎዳና ይገዋራም ዶና እጃችንን ይዞ መቼ ማድረስ ብቻ ለድል አሻግሮናል የሞትን ዳርቻ። እሱ ኃይላችን ነው መመኪያ ክብራችን መቼም አይወድቅ አለ ከጎናችን እባብና ጊንጡ አስረግጠውናል በጠላት ኃይልም ላይ ስልጣን ሰጥቶናል የሰላም አምላክ ናችን ስርከት ትቶታል የሚያስቆመንም የለም ጠላት መቷል እባብና ጊንጡ አስረግጠውናል በጠላት ኃይልም ላይ ስልጣን ሰጥቶናል የሰላም አምላክ ናችን ስርከት ትቶታል የሚያስቆመንም የለም ጠላት መቷል በኃይል አይደለም በብርታት የጠላት እንጂ መመታት በመንፈስ እንጂ በእግዚአብሔር